ጤና ይስጥልኝ። ደግስ ወዲቦች ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ዳጊ ተስፋ አዎ ከፈ hello።
ይሰማኛል።
እሺ ከ We Plus Solution ነበር የምደውለው።
ሄ ከ We Plus Solution እሺ ምን ነበር?
ድ- ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ ወደ ገበያው መጥቷል እና ኮፒ እርስዎም ድርጅቶን በነፃ እንዲያስተዋውቁ እየጋበዝን ነበር።
ቆይ ስልክሽን ሊያዝና ይደውሉ የሚመለከታታ መንገድ ነው።
እሺ ግን ደግሞ ማለት ነው እ፣ በነፃ ነው የምታስ ጂጂን ትጠቀማላችሁ አይደለ? የጂጂ አፕ እንደ ጂጂ አይነት ነው እና ምንድን
ማ- እ፣ እንደ አፕሊኬሽን ነው ኢንተርኔት ላይ ያለ አፕሊኬሽን ነው እና እንደዛ ነው። የእኛም እንደዛ ቆይ ተመሳሳይ ነው።
ያው- ያወሯቸዋል ይደውሉ ነው።
እሺ አመሰግናለሁ። መልካም ቀን።